Hello? Hello? Hello?
ሌላ አቤት አሁን መልስ የደወልኩኝ እንዳልካቸው አጥናፉ እምሩ
አጥናፉ
እምሩ እሺ እንትን ሰታችሁ ነበር አይደለ የመኪና ፎቶ እና ላይሰንስ ፎቶ ራሱ አስገብቶታል አስችላችለ አንስቶ አ፣ ተቀብላ ተቀብላችኋል ፎቶ ነው ያነሳው በስልክ የእናንተ ኤጀንት በወረቀት ደግሞ አይደለም የመዘገበው በስልክ ላይ ነው እንዳለ ሁሉም ነገር የመዘገበው ሲስተም ላይ አ አ ሶ እንትን አይ ፎቶ የእናንተ ከገባ እኛ እዚህ እናገኘዋለን ካልገባ ብዬ ነው የምጠይቀው ዋና ደግሞ ለአስተያየት አድርገው የመንጃ ፍቃድ እና የመኪናዎት ፎቶ ገብቷል እሺ እሺ ደውላለሁ እሺ